ጤና ይስጥልን ማልባባ
ሌላ ጤና ይስጥልን
አብሮ ይስጥልን። እማ እንትን ምንድን ነው የ Yaris compact ኦች
እሺ ማየት ፈልገን የት ነው ያሉት?
compact ነው compact አዎ።
አለን ሁለት ሺ አስር እና ስድስት አለን
ሁለት ብቻ ነው ያላችሁ?
አለን አ- የ compact አሉን የት እንይሽ?
መስቀል Flower branch ኣችን ነው ያለን
okay እሺ። መስቀል Flower ነው ያለው?
መስቀል Flower አዎ ያውቁት የለ ያውቁታል አዎ አዎ። ፓስተርም መስቀል- አላችሁ መሰለኝ። አ?
አዎ ፓስተርም አለን
የ- እኮ የ- compact ኦች ግን ያሉት የትኛው ላይ ነው?
መስቀል Flower branch ኣችን ነው ያባት በቃ መጣን ማየሽ እሺ እናመሰግናለን እሺ